መፈሳ ምናምን ምናምን አለ ምናምን ያስጠላል ከተማ መስለኝ ማለት
hello ጤና ይስጥልኝ። ሁሉ ስፖርት ነው የምንወዳው።
ሰላም ነው እናት።
እግዚአብሔር ይመስገን።
እ፣ ትላንትና ማታ ብር አስገብቼ ነበር pending ብሎ success አላደረገውም
pending ብለው እ deposit ነው።
deposit አዎ።
እሺ deposit ያደረጉበትን slip ወይም ደግሞ text screenshot አድርገው በቴሌግራም ይላኩልን።
እ፣ ቴሌግራም ላይ በምን አዎ ቁጥር
ልንገሩት፣ ያዙ
ቁጥር ንገረኝሽ።
ዜሮ ዘጠኝ ሰባ ስምንት
ወይ አንዴ ጠብቁ። ሰባት ስምንት አስራ ስድስት እ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ በዚህ ሶስት ይላል።
ሰዓት ሶስት ሰዓት ከሰላሳ ላይ ነው ያደረኩት።
እም?
ሶስት ሰዓት ከሰላሳ ላይ ነው ያደረኩት ማታ ማለት ነው።
እኮ screenshot አድርገው ይላኩ text ኡን።
የቴሌ- ከ- ከሲቪ ብር ወደ እንትኑ ባሞት ያስገባሁበት ወደ ወደ ሁሉ ስፖርት አዎ ሲቢ ብር ነው እንዲጠቀሙት።
ሲቪ ብር ነው የተጠቀምኩት። አዎ።
እሺ ይላኩ።
እሺ